ጤና ይስጥልኝ። hello
hello
አቤት፣ ጤና ይስጥልኝ።
ይመስልኝ
እሺ፣ ምን ልታዘዝ?
ይሄ ድር ገበያ ላይ አቦይ ብለሽ ነበርና እሺ ጥያቄ መልሼ ነበር።
እሺ፣ እ ኮዱን ላክሽ ወደ ስልሳ ሁለት ሀምሳ አንድ ላይ የጥያቄው መልስ
አዎ
እሺ። አሸናፊ ወይም እድለኛ ከሆንሽ እኛ መልሰን ደውለን እናሳውቅሻለን።
ተደውሎ ነበር እ፣ እና የተረሳ ቁጥር ነበረ። ፕሮግራም እየተከ- እየተከታተልኩ ነበርና
እሺ፣
እና ሁ- ሁለተኛ ያሸነፈ ብሎ ተደውሎ አልተነሳም የነበረው ስልክ።
እሺ። ምናልባት አሸናፊ ከሆንሽ ድጋሚ ደውለን ነው የምናሳውቅሽ።
እሺ እሺ፣ እናመሰግናለን። ሌላ ማዘዝ የምትፈልጊው ነገር አለ?
እስካሁን የለም።
እሺ፣ እሺ፣ እናመሰግናለን።